Hello? Hello? Hello? Hello? Hello?
Hello፣ አይሰማም?
ይዝ- አይሰማም?
ያንቺንም እየሰማሁት ነው።
በጣም ውስጥ ነው ድምፅሽ።
አምቡላንስ ፈልገሽ ነው ወይ ሌላ?
አዎ አምቡላንስ ፈልጌ ነው። ከኢትዮጵያ ነበር የምደውልሽ። አንድ ታካሚ ነበር እኛ ጋር ያለ። ወደ ሐዋሳ ነበር የምሄደው። አዎ ድምፅሽ አይሰማም።
ልደውልልሽ አንዴ በሌላ ስልክ።
እሺ እሺ እሺ